ጤና ይስጥልኝ Best Bet
ትናንት ወይዘዋ እዚህ ነበረ ስንት ብር?
ሰላሳ ሁለት ሺህ ብር ነው።
እሺ አንዴ Best Bet ቁጥርን ትነግረኛለህ?
አስራ አስራ አንድ አስራ ሰባት እሺ ዜሮ ዘጠኝ ሀምሳ አራት ዜሮ ዘጠኝ ሀምሳ አራት
ዜሮ ዘጠኝ አስራ አንድ አስራ ሰባት ዜሮ ዘጠኝ ሀምሳ አራት
ትናንትና ነው እ ትናንትና ነው ማታይ
ይኸውልህ መልስ በኋላ አስር አስር እያደረግ አውጣው እሺ ሞዝ ይመልሳል።
እመልስልሃለሁ አሁን አስር አዎ።
አስር እያደረግ ካውጣው
okay እንደዛ እንጂ አይሆን።
አዎ ማለት በዚህ ውስጥ እስከ ሀምሳ ሺህ ብር ትችላለህ
okay አስር አስር ነው።
በሳምንት ውስጥ ደግሞ እስከ አዎ።
መቶ ሺህ ብር ነው የምትችለው withdraw ማድረግ ማለት ነው ከዛ በላይ ማውጣት የምትፈልግ ከሆነ upgrade ተደርጎልህ ነው ማውጣት የምትችለው እንጂ ዝም ብሎ ማውጣት አትችልም limit ኡ ካለፈ እሱም እሺ አይልህም invalid ነው የሚልህ okay ለዛ አዎ።
ይህንን approve አላደርግልም የሚወሉ ብዙ ብር ስለሆነ ማለት ነው ስለዚህ ስለ እመልሰውና አስር አስር እያደረግ ካውጣው okay
እሺ